Hello? Hello
አይሰማም?
ይሰማል። ምን ልርዳት?
የሆነ በቴሌው የሆነ ቲኬትና coin የሚለው አጠቃቀሙን የምትጠቀሙ
በትኬት እድሉን ይሞክሩም። ጥያቄና መልሶችንም መጠቀም ይችላሉ። በ coin ደግሞ ጥያቄና መልሶችን ብቻ። Hello
ለምሳሌ አስራ ሁለት coin አለ እንደ የምጠቀምበት
ምን አለ?
አስራ ሁለት coin አለ እንደ የምጠቀምበት ጥያቄና መልሶችን እ ኮ- እ ጥያቄና መልሶችን የሚጫወቱት ኮከብ 985 መሰላል ብለው ደውለው ሶስት ቁጥር ላይ እድሉን ይሞክሩና ጥያቄና መልስ አለ ጥያቄና መልሱን ይጫወቱ።
አይደል?
አዎ እሺ